hello
ከሆንክ አገናኝ hello አ
የሆነ distance ከሆንክ እንድታገናኝ ነበር።
hello hello ነው አሁን ወርቃ ወይ አ ወርቃ ነው አ ቢዩ ነበር በመቶ እሺ።
አምስት ስልሳ ሀያ አንድ አንድ በየአይነት order ታዛችኋል እንዴ?
አልተደወለልኝ። text ገብቷል። አሁን እያየሁት ነው text ኡን፣ ግን አልተደወለልኝም።
አልተደወለም። እሺ አባት ትላለች ነው
hello hello
ምን ይችላል?
ምን አለች?
እሺ ትተህ ውጣ። እሺ ትተህ ውጣ ይውጣልኝ።
ትተኩጣ ትተኩጣ ሄሎ።
አንተ ትተኩጣ ወይ ደ- እሺ።
ደሳለኝ አንተ አትተውጣ ካንስል ምናምን እሺ እሺ ወጥቻለሁ።
ትተኩጣ እሺ
ቀረቡና አላለች